ጤና ይስጥልን። ጤና ይስጥልን።
አብሮ ይጥልን። እንዴት ነው? እንዴት ዋለ? እንዴት አደረ?
አይሰማም
ይሰማል፣
አይሰማም።
ይሰማል፣ ይሰማል።
ርቋል ድምጾት። ይቅርታ አባት።
አሁንስ አይሰማም። እኔ ጋር እየተሰማኝ አይደለም። ድምጾት በጣም ርቋል። ወይ መልሰው ይደውሉልናል ወይ ደግሞ ድምጾትን እንጨምር።
እሺ፣ እሺ። አሁንስ ያው
ድምጾት በጣም ርቋል አባት።
እሺ፣ ድጋሚ እንደውላለን።
እሺ